አቤት መንገድ ትራንስፖርት ነው የምደውለው።
እሺ
መኪና ትኬት ቆርጬ አምልጦኝ ነው እና ታ- የጎን ቁጥሩ ልንገርሽ ወይስ እንዴት ነው?
ከየት ነው
ከድሬዳዋ አዲስ አበባ
አሁን ያመለጠ?
አረ ባለ ባለፈውም ደውዬ ነበረ አልመሰለኝ አለ። ከዛም ደግሜ ደጋግሜ ሞክሬዋለሁ። ቁጣዎቼ ደግሞ አሁን ዛሬ ልሞክር ብዬ ነው።
እኮ መቼ ነው ያመለጠ?
ቆይቷል። መጋቢት ዘጠኝ ቀን
መጋቢት ዘጠኝ
አዎ፣ የጎን ቁጥሩ ሀያ አንድ ሀያ ሰባት
ሀያ አንድ
ሀያ ሰባት ሀያ ሰባት
አዎ
እኮ አሁን አምልጦት ነው ድጋሜ?
አይ በድጋሚ አይደለም ያመለጠኝ፣ የዛኔ ነው ያመለጠኝ እና እኔ ያለው አሁን ሌላ ቦታ ነው፣ ሩቅ ቦታ ነው ያለው።
እሺ እኮ አሁን ምን እንድናደርግልህ ነው?
ወይ ብሩን እ፣ ተመላሽ ማድረግ ይቻላል?
መጋቢት ዘጠኝ ነው ያልከኝ?
አዎ
እሺ አንድ ይጠብቅ። ስምህን ንገረኝሽ።
መሀሪ ስለሽ
መሀሪ
መሀሪ መሀሪ ስለሽ
ስንት ነበር የቆረጥከው?
አምስት መቶ አምስት መቶ እስኪ እ እ
አምስት መቶ ሰላሳ ሁለት ብር
ከአሮጌ መናኸሪያ ነው አዲሱ?
አሮጌው አዲሱ መናኸሪያ ሳታ ነው። አዎ
እሺ። ከድሬዳዋ አዲስ አበባ ማለት ነው።
አዎ
እሺ። እደ- መልሼ እደውልልሃለሁ።